ሄሎ ሄሎ ጤና ይስጥልኝ ወይስ እንዴት አለሽ? ባለፈው ደውዬ ተመዝግቤ ነበረ በስልክ ግን አጋጣሚ ምናልባት የደረሰኝ መረጃ ምንድን ነው ሰኞ ይሄ ሰላሳ አራት percent discount አለው ሰኞ ለከፈለ ነበር የሚለው ስንት ነበረ? already አልኩኝ ሰዓት ነበር okay አለቀ
እስከ ሰባት ሰዓት ድረስ ትችያለሽ።
እስከ ሰባት ትችላለሁ። እሺ እሺ እኔ መልካም የአካል ቀን።
ተማሪ ነሽ?
አዎ ያ እዛው ነኝ። አጋጣሚ እዛ ሄጄ ተሰልፌ ስሜት ምናምን ሲሉ እኮ ነው ተመልሼ ባንክ ያ- እንትን ያደረኩት እና እዛ አካባቢ አሁን እየፈለግኩኝ ነው ንግድ ባንክ። እሺ ችግር የለም። እዚህ Economics Association መተሽ ነው።
አዎ እዛ አካባቢ ነኝ ያለሁት። እሺ አመሰግናለሁ። ይቅርታ እኔ እኔ